ሰላም ጤና ይስጥልን ቤት ሄሎ
እንትን ነበር አላበራልኝ ብሎ
እሺ እ፣ እንድትለቅልኝ ነበር ካፌ ኮሉት ንገርሽና
እሺ አንድ ደቂቃ እሺ ንገረኝ
አስራ ሁለት እሺ
አስራ ሶስት እህ
ሰላሳ አምስት እሺ
ሰማንያ አንድ
የበርንማውዝ ጨዋታ postpone ስለሆነ 24 ሰዓት መጠበቅ አለብህ አንድ ጨዋታ አልወስቶ ሆኗል እ፣ እሱ ከተለቀቀ ያው ተመላሽ ይኖረዋል ተደዋውለን እናመሰግናለን መልካም ቀን እሺ፣ እኔም አመሰግናለሁ